ክፍል ሁለት ቀደሰ የቀደሰ አረባብ ቀደሰ አመሰገነ ይቄድስ ያመሰግናል ይቀድስ ያመሰግን ዘንድ ይቀድስ ያመስግን ቀድሶ ቀድሶት ማመስገን ቀዳሲ ያመሰገነ ቀዳሰያን ያመሰገኑ ቀዳሲት ያመሰገነች ቀዳሰያት ያመሰገኑ ቅዱስ የተመሰገነ ቀዳሲ አመስጋኝ ቅዳሴ ምስጋና መቅደስ በቁሙ የቀደሰ ሰራዊት አንደኛ ሰብሃ ሰብሃ አመሰገነ ይሴብህ ያመሰግናል ይሰብህ ያመሰግን ዘንድ ይሰብህ ያመስግን ሰብሆ ሰብሆት ማመስገን ሰባሂ ያመሰገነ ሰባህያን ያመሰገኑ ሰባሂት ያመሰገነች ሰባህያት ያመሰገኑ ስቡህ የተመሰገነ ሰባሂ የሚያመሰግን ወይም አመስጋኝ ስባሄ ማመስገን ስቡህ ምስጉን ስብሃት ምስጋና ጸዋም እንደ ሰባህ ይረባል። ሁለተኛ ለበወ ሁለተኛ ሰርዌ ለበወ ለበወ ልብ አደረገ ይሌቡ ልብ ያደርጋል ይለቡ ልብ ያደርግ ዘንድ ይለቡ ልብ ያድርግ ለብዎ ለብዎት ልብ ማድረግ ለባዊ ልብ ያደረገ ለባውያን ልብ ያደረጉ ለባዊት ልብ ያደረገች ለባውያት ልብ ያደረጉ ልብው ልበኛ ለባዊ ልብ አድራጊ ልባዌ ማስተዋል ልበኛ መሆን ሶስተኛ ሰርዌ ተሰፈወ ተሰፈወ ተስፋ አደረገ ታመነ ይሴፎ ተስፋ ያደርጋል ይሰፎ ተስፋ ያደርግ ዘንድ ይሰፎ ተስፋ ያድርግ ተሰፍዎ ተሰፍዎት ተስፋ ማድረግ ተሰፋዊ ተስፋ ያደረገ ተሰፋውያን ተስፋ ያደረጉ ተሰፋዊት ተስፋ ያደረገች ተሰፋውያት ተስፋ ያደረጉ ተሰፋዊ ተስፋ የሚያደርግ ተስፋ ተስፋ አራተኛ ሰርዌ ተወከለ ተወከለ ታመነ ይትወከል ይታመናል ይትወከል ይታመን ዘንድ ይትወከል ይታመን ተወክሎ ተወክሎት መታመን ተወካሊ የታመነ ተወካለያን የታመኑ ተወካሊት የታመነች ተወካለያት የታመኑ ውኩል የታመነ ተወካሊ የሚታመን ታማኝ ትውክልት እምነት አምስተኛ ሰርዌ ተነበየ ተነበየ ትንቢት ተናገረ ይትነበይ ትንቢት ይናገራል ይትነበይ ትንቢት ይናገር ዘንድ ይትነበይ ትንቢት ይናገር ተነብዮ ተነብዮት ትንቢት መናገር ተነባይ ትንቢት የተናገረ ተነባይያን ትንቢት የተናገሩ ተነባይት ትንቢት የተናገረች ተነባይያት ትንቢት የተናገሩ ነቢይ ትንቢት የሚናገር ተነባይ ትንቢት ተናጋሪ ትንቢት ትንቢት ስድስተኛ ሰርዌ ሀለወ ሀለወ ኖረ ይሄሉ ይኖራል የሃሉ ይኖር ዘንድ የሃሉ ይኑር ሃልዎ ሃልዎት መኖር ሃላዊ የኖረ ሃላውያን የኖሩ ሃላዊት የኖረች ሃላውያት የኖሩ ህልው ያለ የሚኖር ሃላዊ ኗሪ ህላዌ ኑሮ አካል ንብረት ሰባተኛ ሀለየ ሀለየ አሰበ ይሄሊ ያስባል የሀሊ ያስብ ዘንድ የሀሊ ያስብ ሀልዮ ሀልዮት ማሰብ ሀላይ ያሰበ ሀላይያን ያሰቡ ሀላይት ያሰበች ሀላይያት ያሰቡ ህሉይ የታሰበ ሀላይ አሳቢ ሀልዮ አሳብ ስምንተኛ ተመከሃ ተመክሃ ተመካ ይትሜካ ይመካል ይትመካ ይመካ ዘንድ ይትመካ ይመካ ተመክሆ ተመክሆት መመካት ተመካሂ የተመካ ተመካህያን የተመኩ ተመካሂት የተመካች ተመካህያት የተመኩ ምኩህ የተመካ ትምክህተኛ ተመካሂ የሚመካ ተመኪ ትምክህት ትምክህት ዘጠነኛ አንገለገ አንገለገ ተከማቸ ተሰበሰበ ያንጌልግ ይሰበሰባል ያንገልግ ይሰበሰብ ዘንድ ያንገልግ ይሰብሰብ አንገላጊ የተሰበሰበ አንገላግያን የተሰበሰቡ አንገላጊት የተሰበሰበች አንገላግያት የተሰበሰቡ እንግሉግ የተሰበሰበ አንገላጊ ሰብሳቢ ተሰብሳቢ እንግልጋ መከማቸት መሰብሰብ ተፈጸመ የቀደሰ እርባ ከነሰራዊቱ